እየደወልኩ ነበር። እሺ ሰማንያ ስድስት መጨረሻው hello
አቤት
hello፣ አቤት
አቤት hello hello፣
አቤት
እ ደውለሽ ነበር
ስንት ሰዓት?
አሁን።
ኧረ ይሄን ቁጥር ስጀምር አላውቀውም።
እሺ መልካም ቀን።